ሄሎ ወይ ይሰማኛል። እሺ ሀያ ሁለት ሰላሳ አራት
ሀያ ሁለት ሰላሳ አራት ነው ያልከኝ?
አዎ
ሄሎ ፊል ፊል አዎ ምን ሆነብህ?
ፊል ፊል ማን ነው ስምህ?
አማሪ
ሀያት አማኑኤል ሀያ ሁለት ሰላሳ አራት ነው ያልከኝ?
ምናልሽ
ሀያ ሁለት ሰላሳ አራት ነው ወይ?
አዎ አዎ አዎ
እሺ አይልሃለኝ።
እሺ
ሄርሜላ ደህና ነሽ አለሽ?